ጤና ይስጥልኝ ልጄ ኢትዮጵያ የደለኛ እኮ ምን አብሮ የተሰደነ እግዚአብሔር ይመስገን። ከቤርላ በርስ ነበር ኦሮሚያ ኮንደል
ደመኝ ድምፅ ሰማኝም ርቋል።
ማሽኑ እ
ድምፆት ትንሽ ርቋል። ደመኛችን አይሰማም።
እ እሺ እሺ ይቀጥል ይሰማል። አሁን አሁን የተሻለ ነው።
ማቀዝቀዣው እምቢ ብሎ እየቀደመ ነው።
የድራፍት ማሽኑ እያቀዘቀዘሉት አይደለ?
አዎ እሺ፣ ደመኛችን የቢጃዊ መለያ ቁጥሩን ይነግሩኛል? ያውቁታል?
እሺ አውቃለሁ። አስራ አራት አስራ አራት ሀምሳ
ሀምሳ
ሰባ ስድስት ሰባ ስድስት ሰላሳ ሁለት ሰላሳ ሁለት አዎ የምትቀየረዋን ነገር ደህናው ቢቀይርልኝ ጓደኛው በቅርብ ነው ቀይሮ ማቀዝቀዝ ብቻ ነው ያስቸገረው። ከዚህ በፊት የሚያስቸግሩት ነበር።
አዎ ተደጋጋሚ ነው። ሰው አሁን አስራ አምስት ቀኑ የዛሬ አስራ አምስት ቀን መጥቶ የሆነ አሮጌ ነገር ገጥሞት ይዞ ነበር። አሁን በአስራ እንዴት ነው ይሰማዎታል?
እ አቤት ይሰማዎታል?
አዎ ይሰማኛል።
የእርሶ ቤት ቢርላ በርስ ነው?
አዎ ቤርላ በርስ ነው።
እሺ። ከዚህ በፊትም አስቸግሮት ያውቃል ማሽኑ?
አዎ እችው ናት የምትበላሸው። እኔ ሌላ ነገር ተበላሽቶብኝ አያውቅም።
የትኛዋ የትኛዋ ማለት ነው? የድራፍት ማሽኑ የትኳ?
እንትኑ ጋር ወደ ማቀዝቀዣዋ ጋር የምትሄደው ነገር ሞተሩ ጋር
እሷ ምን የ- የማንጠባጠብ ወይም የመሰበር ችግር አለበት?
አረ ምንም የለባትም። እኔ ምን እንደሆነ አላውቅም ችግሩ።
ግን አያቀዘቅዘውም ቢሩ።
አሁን አያቀዘቅዝም። ቅድቅ ብሎ በቃ አሁን ሰው እየመለስኩ ነው።
በረዶውም ይቀልጣል ውስጥ ያለው።
አዎ በረዶ ወደ በረዶ ማቀዝቀዣው የምትሄደዋ ነገር ናት የምትበላሸው።
እሺ፣ እሺ ደንበኛችን እየመዘገብኩለት ነው። ሙሉ ስሞን ይነግሩኛል?
ፍቅርተ ታምራት፣
ምን አሉኝ?
ፍቅርተ ታምራት እሺ፣
ቶሎ ቢመጣልኝ በእናትህ
እሺ፣ የተቻለን እናደርጋለን። እኔ አሁኑኑ ለሚመለከተው ክፍል አስተላልፋለሁ።
እ እ አሁኑኑ ለሚመለከተው ክፍል አስተላልፋለሁ። በተሻለ ፍጥነት ወደሱ ይመጣሉ ቴክኒሻኖቻችን።
እኔ ልልሻል
ስልክ ቁጥር በዚህኛው ላስ- ልመዝግበው ደንበኛችን
አዎ ስልክ ቁጥሬ ነው።
በደወሉበት። እሺ፣ እኔ ለሚመለከ